ለራስ ተጨማሪ ባቡ
ይኸውልህ አሁን ብረት ጠይቄሽ ነበረ። የሁሉንም ስጪኝ አማሪ የሁሉም ብረታ ብረት እህ
ዜሮ አስራ አንድ ሶስት
ዜሮ አስራ አንድ ሶስት ሰባ ሁለት ሰማንያ ሁለት አስራ ስምንት
ሄሎ
ዜሮ አስራ አንድ ሶስት አባት እሺ ሰባ ሁለት እሺ ሰማንያ ሁለት አስራ ስምንት
ሰማንያ ሁለት አስራ ስምንት ዜሮ ዜሮ አስራ አንድ አስራ ሶስት አይደለም አይደለም ዜሮ አስራ አንድ ሶስት ነው እሺ ታንኪ ዜሮ አስራ አንድ ሶስት ሰባ ሁለት ሰማንያ ሁለት አስራ ስምንት ልክ ነው
እሺ ይሄ ብቻ ነው የሂንዱ
የ- የምኑ እንደ ሌላ የፈለጉት የሂንዱን የሂንዱ የሂንዱ የሂንዱ ብረታ ብረት የህንዱ ስሙ ምንድን ነው የህንዱ በህንዱ እኮ ስም አይወጣም ስሙ ምንድን ነው ዱካን ብረታ ብረት ፋብሪካ አለ ዱካን ብረታ ብረት እሺ ጠብቁኝ እሺ ዱካን መስመር ላይ ነው አባት አዎ አዎ አዎ አዎ ዱካን ብረት ብረት
አዎ ሄሎ ሄሎ ሄሎ ሄሎ ሄሎ ሄሎ
መስመር ላይ ነው አባት አዎ አዎ አዎ አባት አዎ
መስመር ላይ ነው አ- አዎ አዎ አዎ ይሰማኛል።
ዱካም የለም ፀ- ፀሐይ ልስጦት አዎ እሺ
ጠብቁኝ እሺ እሺ